ሄሎ ሄሎ፣ ሰላም ጤና ይስጥልን።
አዎ ይስጥልን።
Okay፣ ያስሚን
መቼ አንቺ ምንድን እኔ እኮ ሌላ መሰለሽ።
ስልኬን አታውቁም።
እኔ አላውቀውም እውነት። አይ ሲጀምር ስልካችን ላይ ያለውና እዚህ ጋር ሴት ስላሉ ነው በቃ አይታወቅም። ስሚ ያልመጣልሽ order አለ ያልተረከብሽ ሶፍት አልመጣልኝም።
ሶፍት
አዎ complain እያቀረብሽ ነው ያስሚን።
አዎ በእናንተ ነው complain የማቀርበው። ሶፍት መቼ እሑድ ላይ ነው ያዘዝኩት እስካሁን አልመጣልኝ ምን ምንድን ነው ያዘሽው?
እ ምንድን ነው ያዘሽው? ሶፍት ሶፍት
Okay።
ግን ዛሬ ለእናባ ነግሬያቸዋለሁ ነገ ይመጣል ብለውኛል።
አዎ እንድ- እዚህ ጋር order እንድናስገባ ነግሮን እኮ ነው። ሶፍት ብቻ ነው አይደል?
ሶፍትን አልመጣልኝ። በቃ ሌላ የለም ምንም አይ ያዘዝኩት የለም።
በቃ እሺ ትናንት ውድ ነግ- ዛሬ ነግሬያቸዋለሁ ለእናብ ስራ ነገ ያመጡልኛል።
እኮ ያዘዝሽው ወይ ያዘዙት ወይ ትለኛለች ማለት ነው። ያስሚን እኮ ነው። በቃ እሺ ቻው፣ ደህና ደሪ።
እሺ ደህና ደሩ።
እሺ ያስሚን